ምንድነው ስሙ?
ስለ ሰላም ጤና ይስጥልኝ።
አ፣ ሰላም ነው እግዚአብሔር ይመስገን።
አለን። እንትን ነበረ ትላንትና ማን ነው ጥራት ነበር withdraw አድርጌ ነበር እሺ፣ እና እስካሁን አልገባም።
በዚህ ስልክ ነው።
አዎ በዚህ ስልክ አንድ ሺህ ብር ነው በቻፓ እሺ፣
Hello ይሄ ነው ቤት ቤት ስልክ አላመጣ ብሎኝ አሀ አላመጣ ብሎኝ እየጠበቅኩ ነው። ይሄ ነው ቤት ቤት ስልክ አይደለ? ስልሳ ሁለት ቤት አዎ ማ መጨረስ ባልሽ ነኝ አዎ።
አዎ ወደ እንትን ነው ያደረኩት በሌ- ወደ ሌላ account ነበር ያሳለሁ እሺ አንዴ ቆይ። እንትኑ admin ኡ ይሰራል ለማ admin ኡ ውስጥ ይሰራል። እዩ ስልክ ንገር። Hello አቤት ትንሽ ቆይታ ትደውልልኛለህ። admin ኡ እየሰራ ስላልሆነ እሺ፣ ችግር የለም እሺ አባቴ ይመስገን።